ያስ ጉድ ጉዳ ጉድ አመለኛው ልቤ አመለኛው ወደ ሞት ትናረረ እሳት ላይ ጠጥዶ ስሜነ ተጠራ ቀጭን መብያት እሱን ቆምሻለው የወጣው ከቤት አይ አይ አይ አይ ሲወጣ ሲገባ በክፉ እያዩብኝ አይነ ጥላ ሆነው እንዳፈዙብ ረጫጭ ቅዳሴ የተባለ መቼም በዚህ ጊዜ ሰው አይታመን ምንድነው ጉምጉ የሰው ሃይሃይ መውጫና መግቢያው ያውቀው የለም ወይ ሁሉም በየቤቱ ድርሻውን አስቀምጦ አገሩ ተወራ የኔ ከማን በልጦ ጉድ ጉዳ ጉድ ጉድ እያለ እየነካካኝ ጭምቷን ሲያዝኝ እብድ ያደረገኝ አብጃት ቀረሁ እኔማ ሳባርኳት ካልጋው ከመድረኩ ከወለሉ ጣልኩት አይ አይ አይ አይ ነጻነት የንጻሉ ራሴን ሰላውቀው እሱም ወንድነት እየተናነቀው ቃል እየለበጥኩት አሳየሁት ነገር እሱም ወንድነትን እኔም ሴትነት በልንደ ልማድ አርገኝ ቀንበል ደፋ ከጎኔ ተጋድመ እንዳታንቀላፋ ሽታርገ አስታኝ እንደ ስጦ ምንድነው ስም ብቻ ካልጋው የወጥ ቀጭን መብያት እሱን ወድጃ የወጣው ከቤት አይ አይ አይ አይ ማተኛቱን ትተ ነቃትልም ወይ የያዝከው ምንሽ ገሎ አይጥልም ወይ በልግደለኝና ሞቴን ለሞት ያውቀው እርም ወልውለ ከምርም ናውቀው መቀነቴን ጣልኩት ራሴን ሰላውቀው እሱም ወንድነት እየተናነቀው ቃሌን ገለበጥኩት አሳየሁት ልኬን እሱም ወንድነትን እኔም ሴትነቴን አያ ጉድ የሰው ሀይ ሀይ መውጫና መግቢያውን ያውቀው የለም ወይ በየቤቱ ድርሻውን አዝናጣ ባገሩ ተወራ የኔ ግማን በልጦ አይ አይ አይ አይ ጉድ ጉድ ያለ እየነካካኝ ጭምቷን ሴትዮ እብድ ያደረገኝ አብጃት ቀረቡ እኔም አሳፈርኩት አልጋው ከመደቡ ከወለሉ ጣልኩት መተኛቱን ትተህ ነቃ ጥልም ወይ የያዝከው ምንሽር ዘሎ አይጥልም ወይ እርግደለኝና ሞቴን ለሞት ያውቃ